ሄሎ ሰላም ጤና ይስጥልኝ ምሽት ቤት ጤና ይስጥልኝ። እንደት ናቸው?
እግዚአብሔር ይመስገን ሰላም ነው ሰላም ነው አለን።
አለን።
እንትን ነው ብር መሀል አቀራብኝ። እንትን ነው
ስንት ሳንቲም ብር?
እ?
ስንት ብር?
አምስት መቶ ነው።
እሺ አንድ ይኸውልህ ሲስተማቸውን fail አድርገው እየሰሩት ነው እንዴ እስኪጨርሱ ትንሽ ጠብቋቸው እሺ አባ እሺ ትንሽ ከትንሽ በኋላ ይመጣል።
አዎ አዎ ቢያንስ እስከ ማታ ወይ እስከ ነገ ጠዋት ይጨርሱታል እሺ ጠብቃቸው እሺ እስከዛ መጫወት አይቻልም።
አይ በሌላ ትችላለህ ግን በሳንቲም withdraw አታድርግ እሺ አ- አይ ማለት እንትን ያስፈራላ እንትን ድ- እንትን withdraw ውን ለማድረግ አ።
ለአሁኑ ለአሁኑማ ችግር የለውም አሁን ከ- ከጠዋት ጀምሮ እስካሁን አለው እኮ ነው እንጂ ከአሁን በኋላ ይሰራል
እሺ እሺ እሺ አባ አይ